ጤና ይስጥልኝ። ቤስት ስታዲስ ነኝ። ምን ልርዳዎ?
በሳንቲም ፔ confirm እንድታደርግልኝ ነበር።
እ
በሳንቲም ፔ withdraw ብዬ እሺ፣ confirmation
እሺ። አሁን የደወልክበት ነው የቤት ቤት ቁጥር አይደለም አስራ ሶስት
አስራ ሶስት ሀያ ሰባት ስልሳ ሰባት ሀያ ሰባት ስልሳ ሰባት አስራ አራት አስራ አራት አዎ
አሁን የደወልክበትን ነው የነገርከኝ። ያውቃለህ።
አዎ በሱ አዎ እሺ
ሶስት ሺህ ብር
እሺ confirm አድርጌልሃለሁ። እሺ እሺ ገብቶልሃል።